ሄሎ
ሄሎ።
ሰላም ጤና ይስጥልኝ ሚስት ቤት ጤና ይስጥልኝ።
አብሮ ይስጥልኝ።
እም፣ ቅድም ደውዬ ነበርና step ኡ ጠፍቶኝ ነው የ voucher ጋር አራት መቶ ብር ገብቶ እ፣ በ እሺ አካውንት በስተት ነው።
history ላይ ግባ።
እም፣ account history ላይ ግባ መጀመሪያ።
አሁን ገብቻለሁ።
እሺ ከዛ voucher history የሚል አመጣ።
ያ እሺ voucher history የሚለውን ቀኑን ትናንትና ነበር ያደረግከው አይደለ?
ዛሬ ዛሬ ነው ዛሬ ነው። እሺ ቀኑን start እና end የሚል አለ አይደለ?
voucher እ፣ እ፣ እ፣ ምን ምን የሚል start እና end date የሚል አለ አይደለ? ቮቸር በቮቸር ሂስትሪውን ከሰርከው አይደለ?
voucher የሚል አለ። voucher service fee ምናምን የሚል አለ።